የለበት መውደድሽ አጣሽ ከልክላ የለበት ኑሪ በልቤን ጎጆ ቀልሰሽ ገላዬ ማሩ ደናዬ ኑሪ በልቤን ጎጆ ቀልሰሽ ገላዬ ማሩ ደናዬ በፍቅሪ ዘልቀሽ ግቢበት ታሳሶበሽ ኑሪበት መውደድሽ አጣሽ ከልክላ የለበት መውደድሽ አጣሽ ከልክላ የለበት ባይልና በጥርስሽ ትጥያለሽ ድል አድራጊ ውበት ድንቅ አካልሽ የኔ በመሆኑ ልኩራራብሽ እኔ መሻል ፍቅሬ ስላንቺ እኮ እያወሳሁ ለዚህ ነጋል ፍቅሬ ያንቺን ስም እያነሳሁ ነብሮ እንዲዘልቁት ፍቅራችን ጸንቶ ይቆይልን ቃላችን አናችን ደግፊልኝ በሀሳብሽ ሀሳቤን በፍቅር ኑሪ በልብኝ አንቺም ደግፊልኝ በሀሳብሽ ሀሳቤን በፍቅር ኑሪ በልብኝ ልቤን ቆጆ ቀልሰሽ ገላዬ ማሩ ደላዬ ኑሪ በልቤን ቆጆ ቀልሰሽ ገላዬ ማሩ ደላዬ በፍቅሪ ዘልቀሽ ግቢበት ዳሳሽ ሆነሽ ኑሪበት መውደድሽ አጣሽ ከልካይ የለበት መውደድሽ አጣሽ ከልካይ የለበት ኑሪ በልቤን ቆጆ ቀልሰሽ ገላዬ ማሩ ደላዬ ኖሬ በልቤን ጎጆ ገልሰሽ ገላዬ ማሩ ልላዬ በፍቅሪ ዘልቀሽ ግቢበት ዳሳሽ ሆነሽ ኑሪበት መውደድሽ አጣሽ ከልካይ የለበት መውደድሽ አጣሽ ከልካይ የለበት በአካሌ እንድትነግሺ በመረጥሽው ቦታ ልቤን ሳስረክብሽ ይሰማኛል ደስታ ውለሽ ደሪበት ተፈላሰሽ የሚቀናቀንሽ ወደር የለሽ ሳላይሽ ካልኩኝ የሚጨንቀኝ የፍቅርሽ እስረኛ ምርኮኛሽ ነኝ ቀን ይመሻል ፍቅሬ ስላንቺ እኮ እያወሳሁ ሌት ይነጋል ፍቅሬ ያንቺን ስም እያነሳሁ አትለወጭብኝ እላለሁ ልቤ ክቡ አይንድም እላለሁ በእግሮች ስር ዘልቀሽ በአካሌ ነጥተሻል ለልቤ ዙፋን ሆነሻል በደም ስሬ ዘልቀሽ በአካሌ ዘልቀሻል ልቤ አሞ ዙፋን ሆኖሻል dore dore balle bet dore dore dore dore dore dore balle bet dore